ሲታጠፍ ሽንጥ ሲዘረጋ ወይዳሌሽ ሲበር እንዳለንጋ ሳብልም ሳብልም ወገብሽ ለቅላቃ አንቺ ልጅ ተንበለለሽ ሎጋ አይሎጋ በመለሎ ገላሽ በሎጋ ሰውነት በታምር ይታያል የወገብሽ ቅጥነት ውብ አቋቋምሽን በአድናቆት አይቼው ፈዝዤልሽ ቀረው መሄዴንም ትቼው ፍቅርሽ ነው ናፍቆቴ የገባው ካንጀቴ እንጃለኝ ሞት ነው ነይልኝ ተይምን ነው ተይ ነይልኝ ምነው ተይ ነይልኝ ምነው ተይ ነይልኝ ምነው ደስ የምትል ሎጋነሽ ሎጋ አንቺ ቆንጆ አንቺ ለቅላጋ መቼ ብቻ ነው በቁመናሽ ማራኪ ነሽ በሁለመናሽ ከሩቅ ባካሄድሽ ስደነቅ ስገረም ስትርቂኝ ጉድፈላ መብከንከን ያልቀረም ሽንጥሽ ሲወረወር ጋሌሽን ሲያዞረው አንድ በይው ልቤን ምን አደናገረው ፍቅርሽ ነው ናፍቆቴ የገባው ካንጀቴ እንጃለኝ ሊሞት ነው ነይልኝ ተይ ምነው ተይ ነይልኝ ምነው ተይ ነይልኝ ምነው ተይ ነይልኝ ምነው ደስ የምትል ሎጋ ነሽ ሎጋ አንቺ ቆንጆ አንቺ ለላጋ መቼ ብቻ ነው በቁመናሽ ማራኪ ነሽ በሁለመና ሲታጠፍ ሽንጥሽ ሲዘረጋ አይዳለሽ ሲበር እንዳለንጋ ሳብልም ሳብልም ወገብሽ ለግላጋ አንቺ ልጅ ጠንበለለሽ ሎጋ አይሎጋ ባትሽ ከታች አምሮ ያለሽ ከላይ ቆርቶ እንዳውራ ጎዳና ሽንጥሽ ተዘርግቶ እኔን ቁመናሽ ነው አሻግሮ የታየኝ በህልሜም በውኔ መቶ የሚያሰቃየኝ ፍቅርሽ ነው ናፍቆቴ የገባው ካንጀቴ እንጃለኝ ልሞት ነው ነይልኝ ተይ ነው ተይ ነይልኝ ምነው ተይ ነይልኝ ምነው ተይ ነይልኝ ምነው ደስ የምትል ሎጋ ነሽ ሎጋ አንቺ ቆንጆ አንቺ ለቅላጋ መቼ ብቻ ነው በቁመናሽ ማራኪ ነሽ በሁለመናሽ ደስ የምትል ሎጋ ነሽ ሎጋ አንቺ ቆንጆ አንቺ ለቅላጋ መቼ ብቻ ነው በቁመናሽ ማራኪ ነሽ በሁለመናሽ ማራኪ ነሽ በሁለመናሽ ማራኪ ነሽ በሁለመናሽ ማራኪ ነሽ በሁለመናሽ ማራኪ ነሽ በሁለመናሽ ማራኪ ነሽ በሁለመናሽ ማራኪ ነሽ በሁለመናሽ ማራኪ